ሀሎ hello ሰላም ጤና ይስጥልን።
አለሁ፣ እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልዎት።
እሺ፣ ችፕችፕን ይጠቀማሉ አይደለ?
አዎ።
መስተካከል አለበት ብለው የሚያስቡት ነገር ካለ ቢያሳውቁን።
አይ ምንም የለም።
ምንም የለም፣ እየተጠቀሙ ነው። ተመችቶታል?
አዎ፣ አዎ፣ አዎ፣ በሰዓቱ ይደርሳል?
አዎ።
quality ላይስ እንዴት ናቸው product ኦች?
አይ ቆንጆ ነው በጣም።
okay። ይሄ ነገር ቢጨመር ብለው የሚያስቡት ነገር የለም product ላይ?
እስካሁን ምንም የለም።
okay። ስለዚህ ሙሉ ለሙሉ ተመችቶታል።
አዎ፣ አዎ።
okay። ያሉትን ነገሮች እያስተካከለ ነው። ይጠቀሙ።
okay። እሺ፣ መልካም ቀን ይሁንልዎት።
እሺ። መልካም ቀን።
እም።
ያ ረባረት